hello hello
hello፣ አቤት አቤት።
ጤና ይስጥልኝ።
ጤና ይስጥልኝ ጤና ይስጥልኝ።
ከቤት ቤት ሰው ከቤት ቤታ እ፣ አውርተህን ነበር እንዴ? chat ላይ እ አውርተህን ነበረ? ቤት ቤት chat ላይ እ account deactivate እንዲደረግ ምናምን አውርተህን ነበር?
አዎ አዎ እሺ፣ ቆይ አንዴ።
hello
አቤት አቤት።
hello፣ ሰላም ነው።
hello hello ጤና ይስጥልኝ።
አሁን chat ላይ እያወራን ነበረ።
እ እ
account ዝጉልኝ ያልከን።
አዎ አዎ አዎ እሺ፣ አይ በቃ እርግጠኛ ለመሆኑ አንተ እሺ።
መሆንህ።
ዘጋችሁልኝ።
አዎ
እ፣ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። thank you እሺ፣ እሺ።
እ